Hello?
ሄሎ ወዬ ብርሃኑ፣ እሺ ወይ።
በቃ ቱቱን ተኩጣ ካንስል ይሆን። እሺ እባክሽ። እሺ፣ ካንስል ይሆናል። ተተኩጣ
እሺ፣ እሺ። ሄሎ
ወይ ቱ ተኩጣ ካንስል ይሆናል። ዝጋው። እሺ እኔ በቃ እሺ፣ መዝጋት በቃ ስለማልችል ነው።
ወጥቻለሁ ነው። እሺ፣ እሺ፣ እሺ። ካንስል ሆኗል። ተተኩጣ ነው ያልኩ። ብርሃኑ ሰምተኛል? አ?
እ
ወይኔ ተተውጣ ካንስል ሆኗል።
ከስተመር እየደወለልኝ ኮሌ